hello ሰላም፣
ሰላም እንዴት ዋልሽ? hello ወይ ሰላም ነው?
አለን withdraw አድርጌ ሀያ ሺህ ብር እሺ፣ አ- አልገባልኝም ነበር እና በዚህ ስልክ ነው?
በዚህ በስልክ አዎ በዚህ ስልክ አዎ። ሁለቴ አስር አስር ሺህ ብር አዎ ሁለት አስር አስር ሺህ ብር ናት።
እሺ፣ አንዴ ጠብቀኝ።
ኧረ ሰላሳ ሜሴጅ ገብቷል ገብቷል
ገብቶን አንዱን ለቀናል።
አንዱ- አንዱ አንዱ ሰው አንዱ አለቀቂ በጣም ፈጣን ነው።
ቀኑ እንደዚህ ከሆነ አስር ልጀምር አምስት አምስት በቃ እግዚአብሔር ቀልድ ነው። አሁን እንትን እያዩ በቃ በአስር ላይ እሺ ከበላ ከላይ ከዛ በኋላ በርከን ደጋግተን ሄሎ መሲል የሁለቱም ገብቶልሃል። እሺ አባቴ እሺ እኔ ቆንጆ እና ስለደወልክ እናመሰግናለን። መልካም ቀን።
አስር ይቀራል ግን አይ አሁን ገብቷል።
በቃ እሺ እናቴ እሺ ቴንክ ዩ እሺ በቃ